ጤና ይስጥልኝ ቤተሰብ
ሄሎ ጤና ይስጥልኝ ቤተሰብ
አ እንትን ያልደ- ያልተለቀቀ አለ እና ዴዲንግ ብሎ ዝም ብሎ ካስኮዱልን ካሸርኩድ ንገረኝ። እሺ ኳስ ነው።
አ የኳስ ነው አስራ ሶስት ስልሳ ሁለት እሺ
ሰማንያ ሰማንያ ስምንት
ሰማንያ ሰማንያ ስምንት አ hello እሺ አባቱ check እያደረኩልህ ነው አንድ ጊዜ እሺ አንድ ጨዋታ አልታረመም check ላስደርግልህ እና ትንሽ ቆይታ አዎ።
ቼክ አድርጎ ሸባ አልታረመም እዚህ ምሪሎች ሳደርገው አልታረመም እና ለፕሮቫይደሮቹ ኢንፎርም ላድርግልክ እሺ መልካም ቀን